Bueno, más grande para hacer un-
hello
hello
ಒಂದು ಶಿವಮೂರ್ತಿ ಏನ್ರಿ ಇದಕ್ಕೂ ಹಲೋ ಹಲೋ ಅಯ್ಯೇ ይቅርታ ሳይለንት ሆኖ አላየሁት እሺ ለ- በብርሃኔ እ፣ እ፣ በብርሃኔ ህሉፍ እንትን የተደረገ ብርሃኔ የተወከለ- ዛፉ ህሼ የተወከለ legal representative አይ እኔው ነኝ እ፣ ቅድም ሌላ ስልክ መስሎኝ ነው እኔ ወንድሙ ነኝ ምናምን ምናምን ስልህ የነበረው ምክንያቱም እየደወሉ በጣም እንትን እያሉ ነበር real estate ምናምን ስለሚሉ ለዛ ብዬ
anyways አሁን አንተ መቀሌ ነው አይደል የምትኖረው?
እኔ አዎ ነው ቡልቡላ ነው ያለሁት አዲስ አበባ አ እና ታዲያ መቀሌ ምናምን እንትን አይደለማ በእንቅልፍ ልቤ አንደኛ ሁለተኛ ደግሞ ማለት ነው እየደወሉ የ real estate ግዛ ምናምን ምናምን የሚሉ አሉ አይደለ ብርሃኔ አዎ።
ዛፉን አንዴ ራሴ ወንድሙ ነኝ ማለት ጀመርኩ ለዛ anyways ስለዚህ እንደሱ ከሆነ ፒያሳ ቸርችል እ፣ ያለው የኢትዮ ቴሌኮም ኢንተርፕራይዝ okay ቢሮ እ፣ ሮብ አ፣ ሶስት ሰዓት ብለህ ያዘው። ሐሙስ ነበረ ፕሮግራሙ። አጋጣሚ ግን እዚህኛው ላይ ሌላ ፕሮግራም ስለተደረበ ሮብ ነው የሚሆን ብለውኛል።
okay ስለዚህ ሮብ እ፣ ሶስት ሰዓት ብለህ እሺ sche- schedule ኡን ያዘው።
alright እ፣ ሶስት ሰዓት እዚያ አዲስ እንትን ነው ኢትዮ ቴሌኮም ኢንተርፕራይዝ ማለት ነው።
ኢትዮ ቴሌኮም የት ሰፈር ነው ያልከኝ?
ፒያሳ ሊሴ ገብረ ማርያም ጋር ያለው የኢትዮ በቃ።
ቴሌኮም እሺ alright እሺ።
እዚያ እዛ አሁን ምን ይዤ መምጣት አለብኝ? መታወቂያ መታወቂያን ያው ራስህን የሚገልጽ ነገር በቃ በቃ መታወቂያ ነው። ሌላ ምን ራስ የሚገልጽ ራሴ እየሄድኩኝ ስለሆነ መታወቂያ በቂ ነው። ራስህ ከሆነ Alright. okay እሺ thank you። የሳምንቱን ያልከኝ ምንድን ነው?
አ አ
alright እሺ thank you አባቴ እሺ እሺ bye።
እሺ